hello ሰላም ጤና ይስጥልኝ ቤተሰቦች
አብሮ ይስጥልኝ ሰላም ብያለሁ።
ደህና ነህ?
ማታ withdraw ም ብዬ ወደ account ብሩ አልገባለኝም እስካሁን።
draw ብለህ አልገባም?
አዎ።
በዚህ ስልክ ነው?
አይ ዜሮ ዘጠኝ አስራ አምስት
ዜሮ ዘጠኝ አስራ አምስት እሺ
ዜሮ ሰባት እሺ
ዜሮ ዘጠኝ እሺ ዜሮ ስድስት
ስንት ብር?
ሶስት ሺ
ይኸዋን approve አድርጌልሃለሁ። ትንሽ ቆይቶ ይገባል። እሺ በጣም አመሰግናለሁ። እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
እሺ፣ በጣም